ሄሎ ሄሎ፣
አቤት ሰላም አቤት ሰላም ነው።
አለን። እንትን የሚመጣው አንዱ የለ ቲቪው ላይ ነው የሚመጣው።
አሁን game ኦቹ የት የተከፈቱ ንገረኝ። game ኡ የተከፈቱ አሁን ይኸውልህ አቅ ያለው እንዴት እንደሆነ ላሳየህ። አሁን እንዴት እንደሆነ ኮምፒውተሩ ላይ ነው ቁጥሩ የሚመጣው። spin ኡ ግን በዛ እንትኑ ላይ ይመጣል።
ምኑ ላይ?
ኮምፒውተሩ ላይ ቀጥታ ነው የሚመጣው።
ኬኖ ምን ላይ ነው የከፈተው? ኬኖ game አለ አይደል? ቁጥሩ ሰማንያ ቁጥር ያለበት እ ሰማንያ ቁጥር ያለበት ኬኖ አለ አይደል?
ሰማንያ ቁጥር ሰማንያ ቁጥር የሚወጣበት game አለ አይደል? ኬኖ የሚባለው ጌም
አ ሰማንያ እሱ ነው።
እሱ የት ነው የወጣው? የት ነው አሁን እየከፈተ ያለበትን specifically ይኸውልህ አሁን እንዲህ ልክ ስከፍት ይኸው አሁን እንትኑ ላይ ነው የሚመጣው። ኮምፒውተሩ አለ desktop ኡ ላይ ማለት ነው።
ኬኖ ማለት ነው አይደል?
አ ኬኖ
እሺ፣ እስኪ ቆይ አንዴ ላስታርቅና እዚህ ንገረኝ።
አየህ እንዴት እየመጣ እንደሆን እንትኑ application ኑን ስነካ ሌላ ጊዜ ቀጥታ እኩል ያኛው ቲቪው ላይ ሁለቱም ይመጡ ነበር። አሁን ደግሞ የሚመጣው ኮምፒውተሩ ላይ ብቻ ነው።
display ቱ display ቱ እንደዚህ ማድረግ ነው። አሁንስ የት ከፈተ?
አሁን እዛ ነው ግን የኮምፒውተሩ application ኖቹ ጠፉ። ኮምፒውተሩ ላይ የሉም። አሁን ኮምፒውተሩ አሁን ላይ ከፍቷል።
application ኖች የሉም።
አ ጠፍተዋል።
game ኦቹ ግን በቲቪው ላይ መጥተዋል አይደል?
ሌላው መጥቷል፣ ግን ኮምፒውተሩ ባዶ ሆነ።
ባዶ ሆነ።
አ እሱን ማስተካከል እንችላለን፣ ችግር የለውም። ይባላል
የቲቪው ነው የመጣው ኮምፒውተሩ ላይ ማለት ነው። app እንትኑ አሁን ጠፍቷል።
ወዴት መጣች? የሆነች ኤኒ ዲስኳል ወደዛ ልክ ነበር መጣች። ኮምፒውተሯ ላይ
አ የመጡ ነው አይደል?
ኤኒዲስክ የሆነ እነዚህ አሁን እንዲመጡ ማለት ነው ማለት አዎ። የሚነካው ሰው ካለ እንዳትነኩት። እሺ?
አ ሌላ አዎ፣ የሚነካው ሰው ካለ እንዳይነካው።
አይነጋሽ አልተነካም።
ወደ ቲቪ ወደ ካ- ወደ ኮምፒውተሩ እየመጡ ነው።
አ እየመጡ ነው። አሁን መጥቷል።
ሁሉም ወደዛ መጡ አይደል?
አ አሁን አልከፈተም ግን አሁን የለም።
ክሮሙ ደግሞ ምን ወደዛ ወስደዋል ማለት ነው።
አሁን ለ- ለመክፈል ልሞክሮ ይዘው ነው።
ቆይ ወደዛ ምሰሩ ነው። ያውን የቲቪ ኮምፒውተር ነው አይደል?
አ ይሄ በቃ አሁን ልክ ነው።
እንደዚህ አሁን ማለት ነው።
ከከፈተ ደግሞ ማለት ነው።
የምትፈልጋትን የታለች ማናጀሩ አለች አይደል?
አ እችኛዋ እሷንም ወደዛ መውሰድ እንችላለን።
አጋ ነው በሱ ቲቪው ላይ አሁን አልመጣም።
ቆይ አንዴ አጥንቀው።
እሺ
አሁን የምትፈልጋቸው ነገሮች ወደ እንትኖቹ ሄዷል። game ኡ መክፈት ብቻ መጥተዋል፣ ነው።
application ኖቹም መጥተዋል። አሁን Chrome ኡ ብቻ Chrome ኡን ቆይ ወደዛ መውሰደው ነው።
Chrome ኡን
ይኸው መጥቷል አሁን አይደል? እዚህ ወጣ ጋር?
ነው። አ መጥተዋል፣ ወጣ እሱ ልክ ነው። አሁን እዛ ነው ያልከፈተው። አሁን ቲቪ ላይ መጣ። cashier option ኑ ከአንዱ ላይ ማ Chrome ኡ ማለት ነው አይደል?
Chrome ኡ አሁን ይኸውልህ cashier አሁን ልክ ነው። እሺ cashier option ኗን ስትከፍት አሁን ቲቪው ላይ በቃ የሚከፈተው ስለዚህ አሁን እንትኑ እዚህ ላይ መጥቷል አይደል?
አሁን አ ልክ ነው።
እኛው ከዛ ቆይ ከከፈተ Chrome ኡን ነው።
ደግሞ እንክፈተውና
አ አሁን ልክ በቃ አለ ሁሉም ልክ ነው አይደል?
መጣ ልክ ነው። በቃ thank you ይቻላል።